ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኮም ልርዳው?
ራሄል ነው።
እግዚአብሔር ይመስገን።
ሰላም ነሽ?
ደህና ነኝ እግዚአብሔር ይመስገን። ምን ልርዳ?
ሲስተር ባየር እና ዩነ በርሊን ባርሊ ባየር ሙልቸን እሺ
እና ኡኒያን በርሊን እሺ
ቦስቲንግ የሆነ እኔም ብር ከሀያ አራት ሰዓት አስቀምጬ ነበረ።
እሺ ከሀያ አራት ሰዓት በኋላ ነው ውጤቱ የሚታወቀው። ስለዚህ ሀያ አራት ሰዓት መጠበቅ አለባችሁ።
አይ ብ- ቦስቲንግ የሆነ ባ ወጥቷል፣ ጨዋታው እኮ ታወቀ።
ኮስኮ እንደሆነ አደለ? አንድ ጨዋታ አዎ።
ኮስኮ እንደሆነ
አዎ አዎ ከሀያ አራት ሰዓት በኋላ ነው ውጤቱ የሚለቀቀው። በሀያ አራት ሰዓት ውስጥ ከተካሄደ ጨዋታ ውጤቱ ይያዛል። ካልተካሄደ ደግሞ ሱማች ኦሉ አንድ ይሆንና የቀረው ይለቀቅላቸዋል ማለት ነው። ለሁሉም ግን ሀያ አራት ሰዓት መጠበቅ አለባቸው።
ሀያ ሀያ በቃ ነገ በዚህ ሰዓት ነገ ማለት ነው።
ነገ አዎ በዚህ አዎ አዎ ነገ።
ነገ በዚህ ሰዓት ብቻ አዎ።
እናውቃለን።
አዎ አዎ